ሄሎ
ሄሎ ጤና ይስጥልን።
ሄሎ ሄሎ አይሰማም።
ይሰማል።
ከዊፕላስ solution ነበረ የምንደውልሎ።
እሺ ዊፕላስ solution application ላይ ተመዝግበው ነበር አይደል? ከዚህ በፊት አላስታውስም።
ከሀምሳ በላይ service ኦችን በአንድ app የያዘ service ሰጪዎችን ከሀምሳ በላይ service ኦችን በአንድ ላይ የያዘ app ሲሆን እሺ
service ሰጪዎችና ተጠቃሚዎችን በቀላሉ የሚያገናኝ app ነው። አስታወሱ።
አይ፣ ቆየ። ምን ያህል ጊዜ ሆነ?
አንድ ከሀያ ከሀያ አምስት ቀን በፊት እሺ ምን ላይ ነበረ?
በምን አገልግሎት ነበር እርስዎ ምንድን ነው የሚሰሩት?
እኔ ባንክ ኢንዱስትሪ ላይ ነኝ ያለሁት።
እ?
ባንክ ኢንዱስትሪ ላይ ነኝ ያለሁት አሁን ማለት ነው። እኔ ኢንሹራንስ ነበርኩኝ ከዚህ በፊት።
ባንክ፣ አ ኢንሹራንስ፣ አቤት ኢንሹራንስ ወይስ ምን?
አ ከዚህ በፊት ኢንሹራንስ ነበርኩኝ። አሁን ወደ ባንክ ተቀላቅዬ ነው።
እሺ እንደሱ ከሆነ እሺ፣ እናመሰግናለን።